Hello. Hello. Hello.
Hello እኔ የምልሽማ
ሁሉ ስፖርት ነው። ምን እርዳዎት? እሺ አንድ ሺህ አምስት መቶ ብርና ስምንት መቶ ብር ትናንትና ወደ ዘሬ ብልኬ ነበረ እና active አላደረጋችሁትም። ቴሌ ስደውላችሁ ደግሞ አልገባም አሉኝ።
እሺ የ transaction history ውን screenshot አድርገው ይላኩልን ቴሌግራም ላይ።
የትኛው ላከው? ዝም ብዬ successful አለኝ ገብቷል አለኝ። slip ኡ ሳየው ማለት ነው።
እሱን screenshot አድርገው ቴሌግራም ላይ ይላኩልን ከነ ስልክ ቁጥሩ
ስልክ ቁጥሩማ ይሄ ነው፣ በደወልኩልሽ ነው።
እዛው ላይ ይላኩ ከነ ስልክ ቁጥሩ ፎቶውን አድርገው ይላኩልን።
እሺ እሺ፣ በቴሌግራም አዎ የቴሌግራም website ኣችን እዛው የጥያቄ ምልክቱ ጋር ያገኙታል።
አይቼዋለሁ አለ። እሺ